ሌላው ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
ኤምአርአይ አድርጌ ነበር። ዝም ብሎ ነበር ጭንቅላት ኤምአርአይ ነበር የፈለጉት?
ኤምአርአይ ጭቃ ጭንቅላት ብሬን ኤምአርአይ ነው የፈለጉት?
ለመንፈስ ፈልጌ ነበር።
ኦኬ ብሬን ኤምአርአይ ዊዝ ኮንትራስት ነው ወይስ ዊዛውት ኮንትራስት ነው የፈለጉት?
አልገባኝም።
መድኃኒት አለው ወይስ መነሳቱን ብቻ ነው?
መሬት እንጃ እኔ ኤምአርአይ ተብሎኛል። ከና እንደገና ለምሳ ነበር ያሰብኩት የነበረው okay እሺ brain MRI ለመንፈስ ከሆነ ብቻ ነው።
አምስት ሺህ ሶስት መቶ ብር ነው።
አምስት ሺህ ሶስት መቶ አዎ ሌላ ሌላ ምርመራ የለውም።
ሌላ ምርመራ የለም። with contrast ከሆነ ደግሞ ሶስት ሺህ ብር ይጨምራል። ሶስት contrast ሺህ ማለት ሶስት መቶ ብር ይጨምራል።
contrast ማለት ምንድን ነው?
መድኃኒት፣ ሌሎች ተያያዥ ነገሮች ካሉት ሶስት ሌላ- ሺህ ሶስት መቶ ብር ይጨምራል።
ይሄ brain brain MRI ብቻ ነው የሚለው በቃ brain MRI ብቻ ከሆነ የፈለጉት አምስት ሺህ ሶስት መቶ ብር ነው።
አምስት ሺህ ሶስት ሰው ጋር እንትን ጋር እንትን ጋር ወርኛ ሩዋንዳ ጋር ነው አይደል?
ያው ቦሌ ሩዋንዳ ጋር ነው።
በቃ በጣም ነው።
እሺ እናመሰግናለን።
ብሬን ኤምአርአይ